No,
በደልጅ ሰላም ጤና ይስጥልን ቤት ቤት አሁን ብር ከሲቢ አስገብቼበት
ምን አለኝ?
ከሲቢ ብር ላይ ወደ በቻፓ ብር አስገብቼ አላመጣልም ዜሮ ላይ
እሺ ቤት ቤት ቁጥሬ ነው ቼክ ላድርግልክ።
አዎ በዚህ ቁጥር
እሺ ሄሎ አቤት
ፕሮሰስ ላይ ነው የሚለው ትንሽ ጠብቁን እሺ